Hello፣ ጤና ይስጥልኝ።
ጤና ይስጥልኝ። Donkey Tube ድሬዳዋ ላይ ለመዝገብ ነበረ።
እሺ፣ ለ standup comedy።
አዎ።
እሺ፣ ስሞትን ንገሩኝ።
ማህደር አያሌው።
ማህደር አያሌው ነው ያሉኝ?
አዎ።
እሺ፣ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ሀያ ስምንት ሀያ ስምንት ሀያ ሁለት እሺ አርባ ሰባት ዘጠና ስምንት አርባ ሰባት ዘጠና ስምንት አዎ።
እሺ መደበኛ ነው VIP?
መደበኛ ስንት ነው?
ሶስት መቶ ብር።
እሺ ለስንት ሰው ነው ቦታ የሚይዙት?
እ አንድ ሰው
እሺ ትኬቱን እዛው በር ላይ ያገኛሉ። ነገ ከጠዋት ጀምሮ ፕሮግራሙ አስራ አንድ ሰዓት ነው የሚጀምረው። ቀደም ብለው ለመምጣት ይሞክሩ።
የቱ ጋ ነው?
ስፖርት አካባቢ ኮሚሽን አዳራሽ ኤርፖርት አካባቢ ያለው ስፖርት ኮሚሽን።
አዎ ስፖርት ኮሚሽን አዳራሽ እሺ አመሰግናለሁ።
እሺ እሺ